ቤት ቤት ነው። አሁን ተመላሽ ያለው ትኬት ካሻውት ላይ ታሽሪ ኮል ልኬላችሁ ነበረ።
እሺ
ልጅ ዳዊት በሚል ቴሌግራም ሰው እንኳን አፕዴት ነው ቴሌግራም አፕዴት ምናምን ብላችሁ ያለ ምንድን ነው
አዎ፣ እኔ ነኝ የላኩልህ። አስር አስራ ሁለት አርባ አንድ አስር አስራ አርባ አንድ አስራ ሰባት አሁን አምስት መቶ ስልሳ ብር ማለት ነው። ተመላሻለሁ።
እስካላርገው
አይ በቃ እኛ ለማረጋገጫ ነው የላክንልህ። አሁን ይህንን ወስደው መውሰድ ይችላሉ። ሱቅ ወስደው
እሺ ሱቅ ወስደው አሁን update ስለተደረገ ሱቅ ሄደው መውሰድ ይችላሉ። ሂዱና እሺ ስንት ስንት ነው ያለው?
አምስት ስንት ነው መቶ ስልሳ ተመለስ?
ብር።
አምስት መቶ ስልሳ ብር።
አዎ እሺ አመሰግናለሁ።
የላኩሎትን ማሳየት ይችላሉ። እሺ እሺ እሺ scan ላርገው እሺ መልካም